ጤና ይስጥልኝ ዶክተር
ሄሎ ሄሎ
አቤት አቤት፣ ሰላም ናቸው።
እግዚአብሔር ይመስገን
ከደብረ ብርሃን ነው የምደውለው። ዲያቆን ፍቃዱ እባላለሁ ዘማሪ ነኝ እና እሺ
እም፣ ያው እናንተን ማግኘት በተለይ እሸቱን ማግኘት ፈልጌ ነበር። እንዴት ነው የሚሳካልኝ?
እሺ ምንድን ነበር ጉዳዮች በኬሴ
እም፣ ግ- ጉዳይ አንደኛ ታሪክ አለኝ ማለት የራሴ ማቅረብ የምፈልገው ወይም መናገር ማካፈል ለሰዎች ያስተምራል ብዬ የማስበው ታሪክ ማለት ነው።
እሺ እ፣ ዘጠና አንድ አስራ አምስት ላይ ሲደውሉ አሁን ማለት ነው እኔ ጋር እንደደወሉ እ፣ ታሪኩን ለሌሎች ለማጋራት የሚል አለ አይደለ?
አ አ እሱን ይጫኑትና ከዛ ያነሱሎታል።
እሺ አራ ቁጥር አራትን አ አ መልካም
እሺ